የእምነት ለቅሶ ሐዘን ያን ያበቃል እንባም ሁሉ ታሪክ ይታበሳል ችግር የለም ታሪክ ሕማማት የለም ከጌታ ጋር ኖራን ደስ እያለን ኢየሱስ እናየዋለን እናየዋለን ከዓይናችን መድኃኒቴ አየዋለሁኝ አየዋለሁኝ በዓይኖቼ ማህተሙን ይፈታል የተገባው ታላቅ ተስፋ እንጠብቀው ለታመነው ለታገሰው ታላቅ ግብዣን ስማ ያዘጋጀው ኢየሱስ እናየዋለን እናየዋለን በዓይናችን መድኃኒቴ አየዋለሁኝ አየዋለሁኝ በዓይኖቼ ለመንግስቱ አደረገን አገር አለን ስማ እረፍት አለን ለከተማይቱ አያሻትም በጉ ብርሃኗ አትጨልምም ኢየሱስ እናየዋለን እናየዋለን በዓይናችን መድኃኒቴ አየዋለሁኝ አየዋለሁኝ በዓይኖቼ ስቃይ ስደት ራቁትን በቃ አይሆንም ክብሩ ያለባት ሀገራችን ኢየሩሳሌም ከአምላካችን ጋር ክብረን እኖራለን ከዚህ ይቻለን እናልፋለን ኢየሱስ እናየዋለን እናየዋለን በዓይናችን መድኃኒቴ አየዋለሁኝ አየዋለሁኝ በዓይኖቼ ኢየሱስ እናየዋለን አይኖቼ ኢየሱስ መድኃኒቴ አይዋለምኝ አይዋለምኝ በአይኖቼ